Hello ሰላም ጤና ይስጥልኝ። ቤት ቤት ከራር ነኝ እባክዎ የምንረዳው?
Hello እንትን withdraw አድርጌ ነበር confirm ታድርግልኝ ነው።
እሺ ይሄ ነው የቤት ቤት ቁጥር?
አዎ
እሺ ስንት ብር ነበረ?
አምስት ሺህ እም?
አምስት ሺህ የመቼ ነው?
አሁን የላኩ
እሺ confirmation ስለሚያስፈልገው ነው እና ወደ ተመሳሳይ የቴሌብር ቁጥር ነው ዜሮ ዘጠኝ ስልሳ ሰማንያ ሰባ ዘጠኝ ሀምሳ ሰባት አዎ እሺ confirmation ስለሚያስፈልገው ነው አንዴ account ን check ላድርግና confirm እሺ።
ይደረግልሃል ደቂቃዎች ጠብቀኝ ትንሽ እሺ።
Hello Hello እሺ ከቤት ቤት account ወጪ ተደርጎ ወደ ቴሌብር account ገብቶልሃል እሺ እሺ፣ አመሰግናለሁ።
እኛም እናመሰግናለን እሺ መልካም ቀን ይሁንልህ